Hello ደሲቢት ላይ deposit አድርጌ ነበር በሲቢ ከአንዴም ሁለቴ ብሩ አልገባም። ቀንቶ አልገባ
deposit ነው withdraw ነው?
እ?
deposit ነው withdraw ነው? አባ deposit deposit
እሺ፣ deposit ስታደርግ የተላከልህን message ትልክልናለህ?
ቴሌግራም ላይ ላኩ ላኩ በቃ ከላክልን እሺ።
እ? hello hello
ወይ ልክ ያለው ቴሌግራም ላይ እሺ፣ ከላክልን እናየዋለን። እሺ አባ
እሺ ማለት የቴሌግራም ስም ምናምን ያስፈልጋል ከሆነ እሱ ነው
እ፣ አይ ምንም አያስፈልገን።
እና ትንሽ ልጠብቅ አዎ አዎ